hello hello hello አቤት
ሰላም ነው። ሰላም እንዴት ነህ?
አሎ እግዚአብሔር ይመስገን ሰላም ነው።
አለን አለን አለን። እሺ ሶስት ደቂቃ ሆነልህ? ምን አስቸገረ? ከዛ ሶስት በኋላ?
ደቂቃ ነው ግን እንትኑ ነው ይሄ ምን ነው መሰለሽ odd ኡ አንድ አይደለም።
odd ኡ ማለት እዛው ቲቪ ላይ የሚታይና ኮምፒውተሩ ላይ የሚታይ odd ኡ አንድ አይደለም። የ frequency ችግር ነው።
የ cash የ cashier ኡ ሰዓት ልክክል ትክክል ነው ኮምፒውተር ላይ ያለው?
ሰዓቱ አንድ ሆኖ ሰዓቱ ሶስት ደቂቃ ሆኗል፣ ግን odd ኡ odd ኡ ተመሳሳይ አይደለም።
አይ አይደለም። አሁን የ cashier ዋ የምትቆርጥበት desktop አለ አይደለ?
አ 11 ሰዓት ከዜሮ ሶስት ደቂቃ ነው የሚለው።
እኔ እዛ እዛ አይደለም እስቲ እዛ
ሰዓት- አይደለም።
ሰዓቷን እ?
እስቲ ሰዓቷን check ታድርገው። ይሄ time ኦ።
ዞኑን ምናምን check ታድርገውና ተመሳሳይ ከሰዓት ተመሳሳይ ካልሆነም እንደዛ ሊያጋጥም ይችላል። check አድርገውና ጻፍልን።
የ odd ኡ ችግር አይደለም ማለት የሰዓት ችግር ነው። አሁንም ያ አሃ።
ማለት ላይ ተመሳሳይ ነው። ደቂቃ ብቻ ነው የተቀነሰው።
ደቂቃ odd ኡ እሺ፣ አሁን ምን ይሻላል ታዲያ? ምንድን ነው ማለት ሰዓት ሰዓቱን check ሰ- አድርግ።
ሰዓቱ ስንት መሆኑን check ማድረግ ነው። okay፣ ከአሁን ካለንበት እንትኑ- ከቁጥር ጋር ተመሳሳይ መሆኑ እ?
እዛው ኮምፒውተሩ ላይ ያለው ሰዓቱ ነው።
አዎ አዎ።
እሺ፣ በቃ check አድርጌ። እሺ፣ በዚህ ይሄ ስልካችሁ አይሰራም፣ በቴሌግራም ጽፋለሽ።
ቴሌግራም ላይ ጻፈላችሁ።
እሺ።
እሺ